Hello
አቤት፣
ሰላም ነው?
እግዚአብሔር ይመስገን።
አለን። ማታ ከእናንተ እንትን ከ game ወደ ቴሌብር አስተላልፋለሁ ብዬ ብር አስተላልፌ ነበር። ቴሌብር ላይም አልገባም። ብሩ ወዴት እንደተላከ እንድታዩልኝ ነበር።
ወደ ቴሌብር ነው ያስገቡት።
አዎ ወደዛ ይሁን ወደዛ፣ እኔ እንጃ። አንድ ሺህ ሦስት መቶ አንድ ሺህ አራት መቶ ብር ነበሩ አስተላልፌያለሁ። ከዛ ከቻ- ከሻፓው ላይ ቀንሷል። ወዴት እንድ- እንደላኩት እንድትነግሪኝ ነበር በዚህ ስልክ ነው።
ወጪ ነው ያልኩት።
እ እ Deposit፣ deposit።
አ withdraw ነው ያደረኩት።
እሺ፣ የቴሌብር ስልክ ቁጥሩን ንገሩኝ።
የቴሌብር ስልክ ቁጥር አዎ፣ የቴሌብር ስልክ ቁጥር ነው ያልሽኝ?
አዎ፣ የቴሌብር ስልክ ቁጥር
ስልሳ ሁለት ዜሮ ዘጠኝ ስልሳ ሁለት ስልሳ ስምንት ስልሳ ስምንት ሀምሳ ሀምሳ ሶስት
ሀምሳ ሀምሳ ሶስት
ሀምሳ ሀምሳ ሶስት አሁን ቴሌብር ደውዬ ነበር እኛ ጋር አልገባም ምናምን ብሎ
እስቲ check ላድርገው አንዴ። ስንት ብር ነው?
አንድ ሺህ ሶስት መቶ አንድ ሺህ አራት መቶ ብር ከሁለት አንድ ነው። ማታ ትንሽ እኛ ጋር አልመጣም። እሺ፣ የተጫወቱበት ድርጅት ጋር ደውሎ ይጠይቋቸው።
ያን ነው ወይ እ ክራውን ቤት ላይ የሚጫወትኩት ክራውን በቃ ከአንድ ጋር ደውሎ ይጠይቋቸው። እሺ፣ እኮ ስልካቸውን ከ- እንዴት ነው አገኘው?
አሁን ቤት ይቅርታ፣ ስልካቸው የለንም፣ ግን website ኣቸው ላይ ገብቶ check ማድረግ ይችላሉ።
እሺ እናመሰግናለን።